hello
ጤና ይስጥልን። ጤና እግዚአብሔር ይስጥልን።
እግዚአብሔር ይመስገን።
ምን ጠጣው?
መኪናውን Changan መኪና አይቼ ነበረ።
እሺ እቺ ትንሿ ናት አይደለ?
Changan ያው እቺ ትንሿ አሁን አዲሷ ማለት ነው።
አ
ስንት ናት?
አምስት ነጥብ አምስት አምስት ሚሊዮን አምስት መቶ ሺህ ብር
እህ። ትልቁ ነው ማለት ነው። በቃ ይሄ ይቅርታ፣ ትንሿ ነበር ነው የፈለኩት።
Changan ይሄ ነው ማለት አምስት ነጥብ አምስት
አይ ይቅርታ። እሺ አይ አሁን እኮ ጠይቄ መጥቼ ነበር እዚህ ሀያ ሁለት አካባቢ ቻንገ አንድ ላይ ነጥብ ስምንት እ
አንድ ነጥብ ስምንት ሁለት የምትባላለች እኮ ትንሽ አነስ ያለችዋ።
አንድ ነጥብ ስምንት የምትባል Changan አዎ አዎ ተጠይ እንትን ይሆናል እንጂ ይሄ አዲስ ነው ሀያ ሀያ ሶስት ነው አምስት ነጥብ አምስት ነው እሺ ከማን ጋር ታያይዛላችሁ እናንተ?
አንድ ነጥብ አምስት ባንክ ይወጣለታል
እሺ እ ሌላ ሌላስ ምን አላችሁ? የልክ መኪና
ሌላ ምን አይነት መኪና ነው የሚፈልጉት
ዱባይ ሆንዳ አላችሁ? ሆንዳ ሆንዳ
ሆንዳ እ
ሆንዳ አሁን ላይ የለንም
እሺ BYD ስ
ምን አሉኝ
BYD
BZ four ነው ያለን እመቤት አ፣ እሱ ዜሮ ስንት ዜሮ ነው? ስንት ነው እሱስ?
አምስት ነጥብ ሶስት
እሺ ይቅርታ በቃ እሺ፣ እግዜር ይስጥልኝ።